የትኩሱ መረጃ ቢኖር
ማለት ቪዛ ለመመዝገብ ፈልጌ ነው።
የምን ቪዛ ደንበኛችን?
እ?
የምን ቪዛ?
እ፣ ትላንት በቴሌቪዥን ታወቁ አይቼ ነው የደወልኩ። ኤር ቪዛ ነው እ፣ OK፣ እሺ። እኛ ደንበኛችን እ?
መረጃ ነው የምንሰጠው፣ information ነው የምንሰጠው እንጂ እ፣ ቪዛ አይደለም። ግን እንዴት እንደሚሞሉ ሙሉ statement እ፣ እና ከነ information የሚያስፈልጉትን document፣ bank statement፣ የቲኬት ዋጋዎችን እነዚህ የመሳሰሉ መረጃ ነው የምንሰጠው።
ነው አዎ እና ልክ በራሱ ዘንድሮ።
እንዴት apply እንደሚያደርጉ እ፣
እሱን ነው የምንሰጠው እኛ።
እሺ። ታዲያ እንዴት ላግኝ?
እሺ አሁን የት ሀገር ነው መሄድ የፈለጉት ደንበኛ?
ዱባይ። እሺ፣ እደውላለሁ። አቤት፣ አቤት፣ አቤት